እንዳይደውል
ሄሎ ሌላ ሄሎ፣ ጤና ይስጥልኝ። ችችብ አብሮ ይስጠን። አሁን ደውዬ ነበር፣ ሶስተኛ ነው የምደውለው።
ምን ነበር?
እንደውልልሻለን ይሉኛል፣ አይደውሉልኝም። ሽንኩርት አዝዤ አልጣም
የት ሎኬሽኑ?
ስይ ቤት ሰሚት እ ጠይቂልኝ እስቲ እዛው ጓደኞችን ወይ
ብር አልደወለሉትም?
ደወለልኝ ነግሬውታ ድራይቨር ስልክ
እ አይደለም ሜሪሽ ነበር ቁጥሩን ንገሪኝ ብለሽ አልከውን አላውቅም። ከዛ ደውልለት ደውልል እሺ ጠይቂልኛ። እኔ አሁን ከዘጋሁት መልሼ ሌላ ሶስተኛ አራተኛ ሰው ጋር ገብቼ ሌላ ሰለሞንን ደው- አውርተውት ነበረ?
እ ሰለሞንን አውርተውት አይ ነበረ?
ሰለሞንን ሳይሆን ሶስት እንዳንቺ አይነት ብቻ ሶስት ሰው አውርቻለሁ። አንቺ ሶስተኛ ነሽ አሁን።
እኮ ምን እሺ፣ መሰለሽ የሆነው መጀመሪያ እሺ መጀመሪያ ሽንኩርት አ- ትላንት አዝዤ ዛሬ ነበር ፈልገው። ከዛ ጠዋት ደወለልኝ የሆነ ልጅ እና ከሰዓት እሺ።
ብጠብቀው አይደውልም። ከዛ ደውዬለት ሌላ ሰው ነው assign ተደርጓል ተቀይሯል ነው ምናምን ብሎ ስልክ ሰጠኝ።
okay እሺ ከዛ ስልኩ ላይ ስደውል መስመር ተይዟል ነው የሚለው የኔ ስልክ። በሌላ ሰው ስልክ ስደውል ይጠራል ለነስፌሩ ገና ምንም አላገኘሁትም እራሱ ማለት ነው። ነገ ደግሞ አልችልም እኔ
ኦኬ እሺ ስለ የድረ አሳይን የሚያደርጋቸው የናቸው ስላለ የእሱ ስልክ ልንገሩት እና እሱ ያው
ግን እሺ እንዴት ነው ግን ማለት ይመጣል? እሺ ዛሬ ራሱ ወይ ወይ ብር ይመጣል። እርሱ ሆም ነው አይደለ ኦርደር ያደረጉት።
አዎ ዴሊቨሪ አዝዤ ግን በቃ ይኸው እንግዲህ ስለዚህ እንደምታየው ነው።
ልንገሩት ሰለሞን ዜሮ ዘጠኝ ሰባ ሶስት ዜሮ ዘጠኝ ሰባ ሶስት ቆይ አንዴ ሰባ ሶስት እሺ ዜሮ ዜሮ ዜሮ ዜሮ ስልሳ ሶስት እንዴ ይሄን አይደል እንዴ ስልኩ ሹፌሩ ብሎ የሰጠኝ ይሄ ነው እና መስመር ተይዟል።
አሁን አሁን ያነሳሉታል ሊደውሉለት
አሁን እስቲ ደውይለት ዜሮ ዜሮ እኔ መስመር ላይ ጠብቆታሉ እሺ ይደውሉለት ሰባ ሶስት ዜሮ ዜሮ ብያለሁ ስልሳ ሶስት ሰባ አራት ስልሳ ሶስት ሰባ አራት አዎ ደውል። ይህ እኮ ነው ተቀይር የተቀየረው ስልክ ያለኝ ይህንኛውም መስሎኝ አዎ ልክ ነው ተው
እኮ ሹፌሩ ነው ይሄ ወይስ እ፣ አዎ ነዳጁ?
አስተያየት ሊያደርጋቸው ነው። አንዳንዴ አብሯቸውም ይወጣል አለቃቸው ስለሆነ ችግር የለውም። ደውሉ።
ዮ አይነሳ
ሰው ዮ አነሳ ያ ጠር- እየሰማችሁ ነው?
አዎ አዎ ልክ ነው። እሺ እሺ መልሼ ልደውልለት። ሁለት ደቂቃ ይታገስ።
ትደውያለሽ ግን አዎ አዎ